hello
አቤት አቤት።
ሰላም ጤና ይስጥልኝ።
እንዴት ናችሁ? እግዚአብሔር ይመስገን።
እግዚአብሔር ይመስገን።
አቶ ለማ እባላለሁ።
እሺ
ኢትዮጵያ የድሬዳዋ ጨርቃጨርቅ እግር ኳስ ተጫዋች፣ የአትሌቶች አሰልጣኝ አሁን ሁለት ሺህ አስር ዓመተ ምህረት ልጄ ሳሰራ እሺ ብቻዬን መሸማቀቅ ደረሰብኝና ኦፕሬሽን ምናምን ለማድረግ ሞክረው ኮሪያ ሆስፒታል ስህተት ከፍተኛ ስህተት ፈጥረው ብሎሜን መቅኔው ፈሰሰ። ብዙ ገንዘብ አወጣሁ፣ አልዳነም። ቁጭ እያልኩ ነው፣ መቀመጥ አልችልም። ሽንት መሽናት ቆሜ ነው፣ ልብስ መልበስ አልችልም። በሰው ድጋፍ ሶስት አራት አመት አሳለፍኩኝ። አሁን እንደዚህ እንደዚህ አይነቱን information ስሰማ እንደው ምንም ይሁን ምንም የሀገር ሰው ሁሉን ነገር ያደርጋል። ዝናው ብዙ የሆነ ልጅ ነውና እንደው ሌላ ሌላ ቢቀር አንዳንድ ድጋፎች የሚደረጉበት ነገር ካለ እሺ።
ሀሳቡን ወደ እናንተ ለማምጣት ችያለሁ።
እሺ በጣም ከይቅርታ ጋር አሁን ላይ እየመዘገብን አይደለም። እጃችን ላይ አንድ ሺ አምስት መቶ የሚሆኑ በ- በበጎ አድራጎት ድጋፍ የተመዘገቡ አሉና እነሱን እስከምናስተናግድ አሁን ላይ ነው እንዴ?
ምዝገባ አቁመናል። አዎ ከዚህ በፊት አይ እሱማ ተመዝግበው ወረፋ ነግረሽኝ የሚጠብቁ አሉ። አንድ ሺ አምስት መቶ በላይ የሚሆኑ ነግረሽኝ አልመሰለኝ በቀደም እኮ እሱን
አሀ ደውለው ነበር።
አሁን እቺ በቃ እዚህ ሌሎቹ አንድ ሰው ለአንድ ሰው ድጋፍ የሚለው ጋር ሄጄ ነው ወደ እናንተ የላኩኝ መሰለኝ። አሁን አዎ ያው አንድ አይነት ስለሆነ ምንም ችግር የለውም። ግን አንድ አሁን ላይ አንድ ምናምን የድጋፍ የሚባል አይደለ? እዛኛው አዎ ፕሮግራም ጋር ሄጄ ነው ተመልሶ ወደ እናንተ ላኩኝ እና አንቺ ነግረሽኛል።
አዎ አሁን ላይ ያው መመዝገብ አቁመናል። በጣም ከይቅርታ ጋር እጃችን ላይ ያሉትን ስንጨርስ ማስታወቂያ እናወጣለን።
አይ ነግረሽኛል የኔ ቆንጆ።
እሺ እንደውም ብዙ ነገር አላዋራሁሽም። በርቺ ደጊ ምናምን ብዬ ያው እሺ እሺ፣ አመሰግናለሁ። እሺ ሰላም ያዋሉ።